ሙሉ ጌታቸው በሚለው ነው። ወርቅ ነገሮቹ ነው ያቋቱ ደርሶታል ደርሶታል።
ሄሎ ሰላም፣ ከቻፓ ነበረ የምደውለው። በዚህ ቁጥር ለ national ID ክፍያ ተፈጽሟል አይደል?
አዎ
እሺ ማለት እ፣ ለጓደኛዬ ነው የከፈልኩት። የመጀመሪያውን እንትን ብያለሁ፣ ከዚህ በፊት እኔን ወስጃለሁ።
ደርሶታል።
አዎ እሺ።
በአስራ ሶስት ፊቱ ለራሴ ማለት ደግሞ ሀረገወይን ለማ
አዎ አዎ አዎ አዎ እሺ፣ እሳቸውም እነሱ ከፍያለሁ።
ደርሶታል።
እ፣ ሄደን ደርሷቸዋል?
አልወሰድንም አልወሰድንም። message ይሶናል ደርሶ ደርሷል ተብሏል።
ሜሴጅ
እ፣ message ደርሶናል፣ ግን ሄደን አልጠየቅንም።
እሺ እሺ ድንገት እሳቸው አሜሪካ ሄዱና ልጃቸው ልጃቸው ስራ ስለሆነ ነው ሄዶ ይወስዳል።
በቃ እሺ እሺ እ፣